ደህና ናችሁ?
ልጆች ሁሉ
ሁሉም ሰላም ነው። እንዴት ናቸው? እኔ ደህና ነኝ። እንዴት ነው አንቺ? ደህና ነሽ?
ገና እንደ
በሰላም ገባሽ? በሰላም ገባሽ?
ዳጎጠኝ
አይ በሰላም ገባሽ ከተማው ከደብረ ወርቅ በሰላም ገባሽ ወይ? ሄሎ አንቺ እሱም ብር ደውለት እ?
ሄሎ ወይዬ ምንድን ነው አይሰማም እንዴ?
ደካማ አልክብኝ።
እርጅና ነዋ።
አይ
አረጀው ማለት ነው።
አንተ እናት አላረጀሁም። አይዞህ እሺ እሺ። እና እናት በሰላም አይና ናችሁ ሆይ
ደህና ነን እኛ። እንዴት ነው አንቺ?
ሰላሙ ሁሉ
ሁሉም ሰላም ነው እዚህ።
እሰይ እኛ ደህና ነን። አይዞህ አለምን ልጆች ሁሉ እነ ውብ አረብ ደህና ናቸው።
ደህና ናቸው።
ወይ ተራራቅን ስልክ እንዲ ብሎ
እ ስልክሽ ዛሬ ቻርጅ አድርጎ አድርጓለች አለችኝ።
ደብረባ አደርጎ
እ የእኛው ናቸው። እስኪ የእኛው ስልክ እይ- እ እየጠራ ነው አይደል ስልክ? ቆይ የእኛው ናቸው። ይሄ አሁን የደወልኩልሽ ናቸው። የእኛው ናቸው። ይሄ አሁን የደወልኩልሽን
እና ተነደጀ ሁሉ ትገናኛለህ።
ኧረ አላገኘኋቸውም። እኔ ደውዬም አላውቅም።
ደውል ግን አዲስ አበባ ገብተዋል።
እና እነሱ ናቸው መደውል የነበረባቸው። እኔ እንዴት ነው የምደውለው?
ኧረ ደህና መጣችሁ ወይ? ደህና ነው ወይ? ነው ደህና ናችሁ ወይ?
እኔ ሳይነ- ሳይነግሩኝ እንዴት ነው? እኔ እኮ አላውቅም መምጣታቸውን ራሱ። እነሱ ናቸው መጥተው አይሉም እውነት ሳይደውል ቀረ።
እንዴ? ቢያንስ መጥተናል ሰላም ናቸው አይለኝ እንዴ?
አዎ፣ ባይሉም እ?
እንግዲህ አይደሉ አደራ
እና አይን መምጣታቸው በምን አውቃለሁ?
አደራ። እንግዲህ እኔ ነግሬሃለሁ። ሰላም በል።
ምን አንድ መኪና ከገዛልኝ እሺ፣ አይገዛልኝ ምን ሀብታም ነገር ቀልብ የለው እ?
እ?
አንድ መኪና ይግዛልኝ።
ይገዛልሃል። ጠጋ ጠጋ በለው
አይ እንዴ መቼ
እና እሷ እንዴት ነው አሳይ ነው አገሩ?
እዚህ ሰላም ነው ሁሉም።
ይግርም ዲና ገብቷል።
እ?
ይግርም ዲና ገብቷል። ሮጣ
ገና እንደ ዲባ ቆይ ልደውልልሽ በሌላ ስልክ በሌላ እየደወልኩልሽ ነው።